hello ጤና ይስጥልኝ Pizza Hut ቦሌ ራሄል
hello ጤና ይስጥልኝ።
አብሮ ይስጥልኝ አቤት እ ከ ArifPay ነበር የምደውልልዎት ሳምራዊት እባላለሁ።
ከየት ከ ArifPay እሺ
እ ላለፉት ተከታታይ ቀናት POS machine ኣችሁን እየተጠቀማችሁ አይደለም እና በ POS machine ኑ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
እሺ አንዴ ማናጀሯን ላገናኝሽ እሺ እሺ hello
hello ጤና ይስጥልኝ።
አብሮ ይስጥልኝ እንዴት ኖት?
እግዚአብሔር ይመስገን ከ ArifPay ነበር የምደውልልዎት ሳምራዊት እባላለሁ።
እሺ hello መስመር ላይ ያሉ አዎ
እ POS machine ኣችሁ ላለፉት ተከታታይ ቀናት እየተጠቀማችሁ አይደለም እና በ POS machine ኑ ዙሪያ ያጋጠማችሁ ችግር ካለ ለማወቅ ነበር ለመጠየቅ።
እ ባለፈው ነግሬያት ነበረ ማለት screen ኑ ይከፍታል ግን ከ black ሆኖ screen ኑ እሺ IP ብቻ ነው የሚለው እና ቀይርላችኋለሁ ብላ እሺ አልነበርኩም ነበር I think ሳትቀይሩ አይ- አትቀርም ተቀይሯል። አሁን እም፣ ተስተካክሎሎታል።
ማለት ትናንትና ነው የገባሁት አልሰራሁበትም ትናንትና ገብቼ ቻርጅ ላይ ነበረ እ check አድርገው ይነግሩኛል እንደተስተካከለ እና እንዳልተስተካከለ።
ሪት ሪት እሺ፣ አሪፍ ፔን አንዴ ክፈቱና ይሉልኝ። አሪፍ ፔ ፖቱን ይዩት ይሰራል። ቼክ አድርጊ ያሰማል። አሪፍ ፔ ፖቱን ይዩት እንዴ ንገረት ታውቀዋለች። ወጥሽ አሪፍ ፔ ፖቱ ይሰራል ወይ በያት። አሪፍ ፔ ይሰራል ወይ በያት ወጥሽ አልማዝ እ ደንበኞቹ መስመር ያሉ